ተጓዝኩና ተጓዝኩና ካንተ ጋር እጅሙን ጎዳና አለፍኩና አለፍኩና ይኸው ቆምኩኝ ለምስጋና ተጓዝኩና ተጓዝኩና ካንተ ጋር እጅሙን ጎዳና አለፍኩና አለፍኩና ይኸው ቆምኩኝ ለምስጋና ዛሬ የለም ያ ጠላቴ በግዞት ያስጨነቀኛል እንዳሳቡ መቼ ሆነለት እርሱ ሰጥሞን ያለው በሕይወት ዛሬ የለም ያ ጠላቴ በግዞት ያስጨነቀኛኔ እንዳሳቡ መቼ ሆነለት እርሱ ሰጥሞን ያለው በሕይወት ለእኔ መጥፊያ መውደቂያ ጉድጓድ ምስሏ በጃጅቶ የሚሆንለት መስሎት ጠላት ከፊት ያርብቶ ዙሪያ የመታጠሩና መከበቡ ዘንግቶ ለእኔ ባዘጋጀልኛ አየሁት ራሱ ገብቶ ዙሪያ የመታጠሩና መከበቡ ዘንግቶ ለእኔ ባዘጋጀልኛ አየሁት ራሱ ገብቶ ምስጋና ነው በልቤ ያለው ምስጋና ነው ታሪክ ለውጦልኝ ዛሬ እንዴ ላሳምረው እልልታ ነው በልቤ ያለው እልልታ ነው ታሪክ ለውጦልኝ ዛሬ እንዴ ላሳምረው ሙገሳ ነው በልቤ ያለው ሙገሳ ነው ታሪክ ለውጦልኝ ዛሬ እንዴ ላሳምረው እንፈር ሆናል መለሰኝ ዛቻው ማላስፈራራይ ዮርዳኖስ አላስቆመኝ ጌታዬ ካሰበለኝ ከሚያገሳው አንበሳ በውስጥ ያለው በለጠ እኔ ካሰብኩት በላይ ታሪክ ተገለበጠ ከሚያገሳው አንበሳ በውስጥ ያለው በለጠ እኔ ካሰብኩት በላይ ታሪክ ተገለበጠ። ምስጋና ነው በልቤ ያለው ምስጋና ነው ታሪክ ለውጦልኝ ዛሬ እንዴ ላሳምረው። እልልታ ነው በልቤ ያለው እልልታ ነው ታሪክ ለውጦልኝ ዛሬ እንዴ ላሳምረው። ሙገሳ ነው በልቤ ያለው ሙገሳ ነው ታሪክ ለውጦልኝ ዛሬ እንዴ ላሳምረው። ከኔ የምትሻው ምስጋና ነው ወይ? ይኸው ምስጋና ውስጤ ተሞልቷል። ይኸው ምስጋና አፌ ተሞልቷል። ከኔ የምትሻው እልልታ ነው ወይ? ይኸው እልልታ ውስጤ ተሞልቷል። ይኸው እልልታ አፌ ተሞልቷል። ኦሆ ምስጋና ነው ወይ? ምስጋና ኦሆ እልልታ ነው ወይ? ኦሆ አምልኮ ነው ወይ? ይኸው ኢየሱስ ይታይ ኦሆ ምስጋና ነው ወይ ኦሆ እልልታ ነው ወይ ኦሆ አምልኮ ነው ወይ ይኸው ኢየሱስ ይታይ ኦሆ ምስጋና ነው ወይ ኦሆ እልልታ ነው ወይ ኦሆ አምልኮ ነው ወይ ይኸው ኢየሱስ ይታይ ኦሆ ምስጋና ነው ወይ ኦሆ እልልታ ነው ወይ ኦሆ አምልኮ ነው ወይ ይኸው ኢየሱስ ይታይ ምስጋና ምስጋና